መክሊታችንን አንቅበረው፣ ጌታ የሰጠን እንድናተርፍ ነው። እንነሳ ወንጌሉን እናብራ፣ በሸለቆ በተራራ እረኛ የሌላቸው በጎች ሆነው ተንከራተዋል። ሰዎች ከሕይወት መንገድ ርቀዋል፣ ተቅበዝብዘው ተጨንቀዋል። ወደ አምላክን ሰብስባቸው መክሌታችንን አንቅበረው፣ ጌታ የሰጠን እንድናተርፍ ነው። እንነሳ ወንጌሉን እናብራ፣ በሸለቆ በተራራ ወደ ሙታን ሸለቆ ወርደን ትንቢትን እናገርባቸው። የደረቁትን አጥንቶች መንፈሱ ያረስርሳቸው፣ ሕያዋን ያደርጋቸው። መክሌታችንን አንቅበረው፣ ጌታ የሰጠን እንድናጠቅመው። እንነሳ ወንጌሉን እናብራ፣ በሸለቆ በተራራ አምላካችን ይቀድመናል። እንሂድ ወንጌሉን ይዘን ብዙ ነፍሳትን አፍርተን በድል እንመለሳለን በምርኮ ደስ እያለን መክሌታችንን አንቅበረው ጌታ የሰጠን እንድናተርፍ ነው። እንነሳ ወንጌሉን እናብራ በሸለቆ በተራራ መልካሙን ገድል ተጋድለው ሩጫቸውን ለጨረሱት የጽድቅ አክሊል ተዘጋጅቷል በአምላካችን በኢየሱስ ፊት በመንግሥተ ሰማያት። መክሌታችንን አንቅበረው፣ ጌታ የሰጠን እንድናተርፍ ነው። እንነሳ ወንጌሉን እናብራ፣ በሸለቆ በተራራ መክሌታችንን አንቅበረው፣ ጌታ የሰጠን እንድናተርፍ ነው። እንነሳ ወንጌሉን እናብራ፣ በሸለቆ